ስዕል 29 ኢየሱስ ተከታዮቹን ጠላቶቻቸውንም እንኳ ሳይቀር ሰው ሁሉ እንዲወዱ አስተምሯቸዋል። እኛም የራሳችን ወገኖች ያልሆኑትንም እንኳን ቢሆን የተቸገሩ ሰዎችን ሁሉ መርዳት አለብን። ኢየሱስ በወንበዴዎች የተዘረፈውና የተደበደበውን ሰው ታሪክ ተናግሯል። አንዱ የሌላው ጎሳ አባል ይህንን ክፉኛ ጉዳት የደረሰበትን ሰው ያገኘዋል። ይህ ሰው ምንም ነገር እንዲከፍለው ሳይጠይቅ እርዳታ ያሻው ስለነበረ ብቻ እንክብካቤ አድርጎለታል። እኛም ደግሞ እንደዚሁ መልካም ስራዎችን መስራት እንዳለብን ኢየሱስ ተናግሯል።